ስራ
በቴሌግራም ላከው አለች ላክ ነው
እሺ ከላኩ በኋላ ይጠብቁን እሺ በትዕግስት ይጠብቁን ብዙ transaction ስለሆነ እ- ያለው እያስተናገደን ያለነውም ሰው በጣም ብዙ ስለሆነ በትዕግስት ይጠብቁን እሺ እንመልስልዎታለን እኛ ከሰዓት ነበረ አሁን አይደለም እኮ እንደዚህ ገንዘብ እንደዚህ እንደሚሆነው ሁሉም ነው አባቴ አንተ ብቻ እኮ አይደለህም እሺ ያንተ ብቻ እሺ።
አይደለም የሁሉም ሰው ስለሆነ ብዙ ሰው እንደዚህ ነው አዎ የሁሉም ነው system ነው የተበላሸው system ተበላሽቶ ስለነበረ በታ- በቻፓ በኩል ለዛ እ።
ነው
እና እስከ ስንት ትዕግስት እንጠብቅ እርግጠኛ መሆን አንችልም አባቴ። ያው system ስለሆነ ተበላሽቶ የነበረው እ- አይታወቅ- እያስገቡ ነው።
አይ- እስከሚያስተካክ- እስከሚያስተካክል ማለት ነው
አዎ ይገባሉታል። እሺ
እና ሲያስተካክል በመስት ነው የምትላካቸው ምን አልከኝ?
እናንተ system ኡ ሲያስተካክላችሁ ማለት ነው አዎ ሳይደውል ማለት ነው ሂሳቡ በጨዋታ ላይ ነው ይመልሳል ወይ
አዎ ይስተካከላል። ወደ ወደ ከተስተካከለ በኋላ የሚገባው ወደ ቤት ቤት account ሆኖ እሺ፣ ወደሚጫወቱበት።
እሺ እሺ እሺ እሺ አባቴ፣ እሺ ስለደወሉ እናመሰግናለን። መልካም ምሽት። ተስፍሽ ኤምፒታ ይሰራል አይደል?